ጤና ይስጥልኝ አሪፍ ቤዛዊት ነኝ። እባክዎ ምን ልርዳ?
አዎ እስ- የአሁኑን እንትን ልኬ ነበረ። የአሁኑ የሰውዬው ስልክና ያለውን በዛው ቴሌግራም ላይ የትላንት የላኩት ሁሉም እዛው ስላለ እዛው check አድርጊም please።
አዎ ልከውልን ነበረ። ደንበኛችን check እያደረግንልዎት ነው።
okay። አዎ እንደዛ ስልክ ቁጥሩም አለ የሰውዬው ስልክ ቁጥሩ ማለት ነው። በዋትሳፕ እንትን አድርጌ ልኬዋለሁ።
እህ እ፣ ብትረዱኝ በቃ በማንኛውም እንትን ብታደርጉኝ ጥሩ ነው። በቃ please እሺ።
መርዳት በምትችሉት ይርዱን።
እሺ ደንበኛችን check አድርገን አዲስ ነገር ካለ ደውለን እናሳውቆታለን።
እሺ፣ እሺ።
እሺ መልካም ቀን